ጤና ይስጥልኝ ቻፓ።
ወይ
ሄሎ፣
ሄሎ አቤት፣ ምን እንርዳዎት?
እ ብር አስገብተን ምንም ግን ስልክም ማግኘት አልቻልም። አስቸጋሪ ነው።
deposit ነው withdraw?
እ deposit ነው withdraw?
deposit አድርገን ግን አልሄደም።
እሺ፣ ስልክ ቁጥር ልስጦትና በሱ ላይ ቴሌግራም ሊልኩልኛል። እሺ፣
እሺ ስልክ ቁጥር ስላክልኝ።
0960 እ፣ okay ቆይ ልያዝ። ዜሮ ዘጠኝ ስልሳ 72 ዜሮ ዘጠኝ ስልሳ ሰባ ሁለት 42 አርባ ሁለት ከዛ እንደገና 72 ሰባ ሁለት ነው።
ልንገርሽ
በሱ አዎ፣ በሱ ላይ ቴሌግራም ላይ ላኩልኝ። እሺ፣ ዜሮ አዎ፣ ዜሮ ዘጠኝ እሺ፣ ስልሳ 60 ሰባ ሁለት አርባ ሁለት ሰባ ሁለት አዎ፣ በሱ ቴሌግራም ላይ ላኩልኝ።
ግን በዚህ ግን አትገኙም። በጣም አስቸጋሪ ነው። ለምንድን ይቅርታ ነው?
ትንሽ system ኡ ስለሚያስቸግር ነው። ከዚህ በኋላ እናስተካክላለን።
አዎ፣ በዚህ ላክልሽ የገባለት አዎ ቴሌግራም ላይ ይላኩልኝ የገባበትን message።
እ፣ ስልኩም ነው ምልክልሽ።
አይ message አለ አይደል የቆረጠበት message አዎ፣ ከእርሱ account አይ በዚህ ስልክ አይደለምና ዜሮ ዘጠኝ አስራ አራት ነው ስልኩም ነን።
ስልኩንም አንድ ላይ ላኩልኝ። ስልኩንም አንድ እሺ፣ እሺ፣ እሺ፣ እሺ።